ጤና ይስጥልን በሽታ ቤት ቤቴ ነኝ የምረዳው።
እነግርሃለሁ። አንዴ ጌም ምናምን ቫር ታይቶ አልታየም ብሎ አዚያ ቀልጦብን ነበርና ምን አልከኝ? ይቅርታ።
ሲቲ ሲቲ እሺ ከክርስቲያን ፓላስ ያደረገው ጨዋታ ማለት ነው።
እሺ
ቫር ዜሮ ፖይንት ፋይቭ ምናምን ኦቨር ብለ ነው እም፣ እና ታይቶ ነበርና ከዚህ ስናየው ግን ከዚህ እስካን ስናደርገው አውቃለሁ ምን እንደሆነ ምክንያቱ
cashier code ይዘሃል?
cashier code አለ
ንገረኝ። እሺ አስራ ሁለት አስራ ስድስት
አስራ ሁለት አስራ ስድስት ሀያ አንድ ስልሳ ሰባት
አስራ ሁለት አስራ ስድስት አስራ ሁለት አስራ ስድስት ሀያ አንድ ስልሳ ሰባት
የሲቲን ጨዋታ ነው። እሺ ትንሽ ጊዜ ስለሚወስድብኝ ማለት ነው check አድርጌ መልሼ እደውልልሃለሁ። እሺ እሺ እሺ አመሰግናለሁ መልካም እሺ ቤት